ሄሎ ቅድስት ነኝ አቤት ሰላም ነው።
ሰላም አንድ ከሲምብል ቤት ስር order ነበረና አልደረሰም እስካሁን።
order number ንገረኝ
እሺ እ ሀያ አምስት ሰላሳ ዘጠኝ ሀያ አምስት ሰላሳ ዘጠኝ
ሀያ አምስት ሰላሳ ዘጠኝ ምን ሆነ አዎ።
አልደረሰም ነው እየደረሰ ጠብቅ ነው የሚለኝ።
እሺ ቶሎ እንዲወጡልን እናሳውቅላቸዋል እናሳውቅላለን